ጤና ይስጥልን። ቤስት ቤት ቤቲ ነው የምልለው።
እሺማ ሰላም ነው። እንትን የ cashier እንትን እንትኖቹን ኃላፊዎቹን በምን ላግኛ? ቴሌግራም ላይ ተልኮልሃል ተብዬ ነበረ።
ማን ልበል?
ቴሌግራም ላይ ይሁን ይሁን፣ ቀደምም አውርቼሽ ነበር።
እሺ ይሁን።
በስልክ ነው ቴሌግራም ላይ የማገኘው ወይስ በምንድን ነው? ማ
OK ቴሌግራም ላይ አልገባህም እስካሁን?
አዎ ልገባ ነው እኮ በምንድን ነው ላገኛቸው? ያጅስቲ ዜሮ ዘጠኝ ዜሮ ሶስት እ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ እናቴ እሺ